ሰላም ጤና ይስጥልን።
ሰላም ነው።
እግዚአብሔር ይመስገን ሰላም።
እሺ፣ አሁን order አድርጌ ነበረ።
እሺ ምንም መቼ እንዳይመጣ ማወቅ ፈልጌ ነበር። ዶሮ ነበር ያዘዝኩት።
okay complete አድርገውታል።
አይ ገና ልከፍል ነው፣ አልከፈልኩኝም።
okay ዛሬ ከታዘዘ ነገ ነው የሚመጣልዎት።
okay በማግስቱ ነው የሚመጣው። ነገ ምንድን ነው? አርብ።
ነገ አርብ ከታዘዘ ደግሞ ለቅዳሜ
ሁሌ ከአንድ ቀን በፊት አንድ እቃ እንደዛ ነው ማዘዝ ያለበት ለሚፈልጉት። የበዓል ቀን ግን አይመጣም። ቅዳሜ ቢያዙ የበዓል ቀን አይመጣሉት። ስራ ስለዚህ ለቅዳሜ ነገ ማለት ነው።
አዎ ነገ ቢያዙ ደግሞ ቅዳሜ ይደርሳል።
እሺ፣ ዶሮ የተዘጋጀ ነው የታረደ አዎ የታረደ ነው።
የቆየ አይደለማ።
ኧረ አይደለም አዲስ ነው። ከኢደ- እሺ አመሰግናለሁ።
ምትነግኛለ መረጃ ላይ አዎ ከ daily market ስለምናመጣቸው አዎ የታወቀ ነው ብዬ ነው።
አመሰግናለሁ።
እሺ እናመሰግናለን። መልካም እሺ